ጤና ይስጥልን ቤት ቤት ቤት ነው የምንረዳው?
ሰላም ነው ሴት ሰላም ጤና ይስጥልን።
ሰላም ነው ሴት ሰላም ነው ሰላም ነው ምን ነበር?
ትናንት ማታ ውስጥ በደውል ብር አረገ።
ምን አልከኝ?
ትናንት ማታ እሺ
ውስጥ በደውል አረገ፣ እሺ
ግን እስካሁን አይመጣም።
አልመጣም።
አዎ አዎ ሳንቲም ቤት ትንሽ ስላስቸገረ ነው። እሺ ጠዋት ይገባላቸዋል።
ዛሬ አይደለም የትናንት ማታ ነው።
የትናንትና ነው። አዎ ልክ ነህ። ጠዋት ይገባል። እሺ ጠዋት ይገባል ያ- ስላሉ ጠዋት ያስገ- ይገባል።
ጠዋት ይገባል፣ አዎ አዎ ግን ችግር ማን ነው?
ትንሽ ተቸግሮ ነው። ይስተካከላልና ጠዋት ይገባልሃል።
እንደዛ አልኩት።
አዎ እንደዛ ነው።
እሺ እሺ እሺ መልካም